Hello ሰላም ጤና ይስጥልኝ።
እ?
New Life Massage New Life Massage። Hello hello፣
Hello ወይ አይሰማም ድምጼ?
ሰላም።
ይሰማል ድምጼ? ይቅርታ።
አዎ ይሰማል።
እሺ፣ ከዊ New Life Massage ነው አይደል?
አዎ እሺ፣ ከ We Plus Solution ነበር የምደውልልሽ።
ከምን ከ We Plus Solution
ምን ነበር?
ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ መጥቷል እና እየደወልን